più occulto.
የጃ ኢትዮጵያ ወደ ስኔዋ እኮ የምንረዳው መስመር ላይ ነው። እንደመያችን መስመር ላይ ነው። እየተሰማሁት ነው። ምን አሉኝ?
የጊዮርጊስ ማሽን ነበረና አቀዘቀዙ ነው
እህ ለማስመዝገብ ፈልገው ነው። የጥገና ደንበኛችን BGI ID ዎትን ይነግሩኛል። ምን አሉኝ?
አርባ ስድስት
እሺ አርባ ስድስት
ሰላሳ ሶስት
አርባ ስድስት ሰላሳ ሶስት አርባ አንድ ፔንዱለም ባር ማለት ነው።
እሺ መስመር ላይ ቆይ የምትፈልግ ሄዳል አካባቢ
መስመር ላይ ነው። ትመኛቸው አዎ አለ ነው።
ቅርታ ስላስጠበቅኩት እየፈለግኩሎት ነው።
እሺ
ፔንዱለም ባርና ሬስቶራንት አናውት አይደለ?
አዎ
እሺ ደንበኛችን የእርሶ ሙሉ ስም ልቀበል።
ዳሰሽ ማን አሉኝ?
ዳሰሽ
ይቅርታ ይድገሙልኝ።
ዳሰሽ
ዛሰሽ
ዳሳሽ ዳሳሽ ዳሳሽ አዎ
ዳሳሽማ
እ? መኩሪያው
ሞክሪያ አዎ
እሺ ስልክ ቁጥርህን በደወልበት ልመዝግበው።
አዎ በቃ አዎ
እሺ የት አካባቢ ነው የሚገኘው?
ኢምፔሪያል ኢምፔሪያል አካባቢ
ኢምፔሪያል አዎ ልዩ ቦታ አለው?
ገርጂ ኢምፔ- ኢምፔሪያል ከሆቴሉ ፊት ለፊት ነው። ኢምፔሪያል ሆቴል ፊት ለፊት ወደ ገርጂ መግቢያው ጋር ታክሲ ነው።
ፊት ለፊት እሺ። እ፣ ምንድን ነበር ችግሩ? የ draft ማሽኑ ማሽኑ አያቀዘቅዝም፣ በረዶ አይዝም፣
ምንም አያቀዘቅዝም።
አያቀዘቅዝም። አዎ በረዶ እያስገባንበት ነው የምንጠቀመው።
እህ። ደንበኛችን እ፣ ቅሬታውን መዝግቤ ወደሚመለከተው አካል አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
የለም እመቤት፣ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከምሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።